ዜሮ ሰባት ነው። ጤና ይስጥልን።
እግዚአብሔር ይመስገን። ተቋረጠ።
ከቢጃ ጥሪ ማዕከል ደውላ PIN number ኡን ይደግምልናል ደንበኛችን።
PIN number ኡ ስንት መሰለሽ? ሁለት ዜሮ እሺ
ሰባ ዘጠኝ
ሰባ አይ ዘጠኝ ሁለት ሁለት ዜሮ ሀምሳ ሁለት ሁለት ዜሮ ሀምሳ ሁለት እሺ
ሰማንያ አምስት እሺ ሰላሳ ስልሳ ስምንት
ሬስቶራንት
እ እ እ ምን አለን ደንበኛችን?
ምን አልሽኝ? PIN number ኡን ኮረያ ነገርኩሽ?
አይ አዎ እም፣ አዎ፣ ኮረያ አዎ፣ ኮር- ኮርያ መ- መገናኛ እሺ፣ የደንበኛችንን ስም ይነግ አስቴር አድማ
ስልክ ቁጥር የደወልበት ነጻ
አይ አይደለም ዜሮ ዜሮ ዘጠኝ አስራ ስድስት
እሺ
ስልሳ ስምንት እሺ
ሰላሳ ሁለት ዜሮ ሶስት ሰላሳ ሁለት ዜሮ ሶስት ኮንሶ
ቦታው የት ነው? ኮንሶ
ኮንሶ ቱካቱ እ?
ኮንሶ ምኑ ጋር ቱካቱ ቱካቱ
አ ገበያ ላይ
ገበያው ጋር ነው።
አ ፍሪጁ ምንድን ነው የሆነባቸው?
ቆሟል ተበላሽቷል።
እንሰራም ጭራሽ ድምጽ የለውም።
አ አ እሺ፣ ጥያቄ የተመዝገበ ለጥገና ባለሙያዎችን አስተላልፋለን። ሌላ መረዳት ነገር አለ?
አመሰግናለሁ በጣም።
ስለደወልን እናመሰግናለን። ስለ አገልግሎት ያለውን ሀሳብ ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን